ሄሎ ሄሎ
ጤና ይስጥልን።
አቤት ናስምን ጤና ይስጥልን። ደንበኛችን ከቢጂአይ ጥሪ ማዕከል ለምንደውለው ከቢጂአይ ጥሪ ማዕከል ለምንደውለው ደጉ ጮማ ነው።
ከገቢ ከ- ከቢጂአይ ከቢጂአይ ከቢጂአይ አዎ፣ ደንበኛችን ደጉ ጮማ ነው።
ዳጉጨማ ስሜ አይደለም አይ የቤቱ ስም
እ እ እ የቤቱ ስም
የቤትህ የቤቱ ስም የድርጅቱ ስም ደጉ ባር ወይም ደጉ ጮማ ነው።
አረ እኛ ድርጅት የለንም። ሄሎ እሺ፣ ደንበኛችን በስህተት ተመዝግቦ ነው የሚሆነው። መልካም እሺ፣ እ ምን አልሽኝ በስህተት ተመዝግቦ ነው የሚሆነው። ስልክዎት እኮ የምን ድርጅት ተመዝግቦ ነው?
ቢጂአይ በምን ድርጅት?
ተመዘገበው ቢጂአይ ቢጂአይ ምንድን ነው?
ደንበኛችን ሄሎ?
በጣም ይቅርታ፣ በስህተት ተመዝግቦበት ነው።